hello አቤት ሰላም ናችሁ?
እግዚአብሔር ይመስገን።
ይሄ ፒካፕ አይቼ ነበር ሲንግል ካፕ ሲንግል ካፕ እ ሁለት ሺህ ስንት ሞዴል?
ሁለት ሺህ ዘጠኝ ካኪ color ኡ
okay የለም አባሱ ወጥቷል።
ወጣ አዎ በሃይሎክስ ቪጎ ከፈለክ ግን አለ ሁለት ሺህ ስድስት ሞዴል።
እ በሃይሎክስ ቪጎ ከፈለክ አለ ሁለት ሺህ ስድስት ሞዴል።
ሃይሉክስ ቪጎ ሁለት ሺህ ስድስት አዎ ዋጋ አራት እ ማ- ሁለት ከአራት የሚባል
ሁ- ሁለት ሚሊዮን አራት መቶ ሺህ አዎ
እንትኗ ቪዲዮ ላይ አለ ወይስ
እ እዚህ ጋር ነው።
እስኪ ቴሌግራም ላይ ላኪልኝ።
ቴሌግራም ላይ ገብተህ ይኸው ማሊባባ dot net ብለህ
ማሊ ባባ ማሊባባ ዶት ኔት
በአማርኛ ነው በማሊ ባባ በእንግሊዘኛ ማሊባባ dot net
አ፣ ምንድን ነው አልሽኝ? ሃይሉክስ
አዎ ሃይሉክስ ቪጎ ሁለት ሺ ስድስት ሞዴል
እሺ እሺ።